ሄሎ
ሄሎ ጤና ይስጥልኝ ሀብታሙ አብሮ ይስጥልን።
ከ We Plus Solution ነበር የምደውለው።
እሺ ባለፈው We Plus application ላይ ተመዝግባችሁ ነበረ አ አ እና አሁን የተመዘገቡ account ኦችን active ለማድረግ system ላይ የሚሞሉ ጥያቄዎችን ለመጠየቅ ነበር እሺ የደወልኩት።
ይቻላል።
እሺ ምን አገልግሎት ነው የምትሰጡት?
እ፣ መዝግበውት ነበር ልጆቹ ባለፈው ዕለት።
እ፣ ማለት ኢን ዲቴል ማሙላት ስላለብኝ ነው።
እሺ እ፣ እሺ።
ትችያለሽ። ልንገርሽ እ፣ ፍሪጅ
okay፣ ጥገና ነው አ ኤሌክትሮኒክስ።
አ አ ቁጭ አልኩ እሺ የድርጅቱ ስም ምንድን ነው?
እ፣ ሀብቴ ፍሪጅ ጥገና ሀብቴ።
ፍሪጅ ጥገና እሺ
አቤት ነው እሺ የት አካባቢ ናችሁ?
ሀያ ሁለት እሺ ሀያ ሁለት የቱ ጋር?
እ፣ ፓሪስ ካፌ እሺ አመሰግናለሁ እሺ ወንድሜ ፓሪስ ካፌ ነው ያወቅሽው እሺ ፓሪስ ካፌ።
ኳ- quality ህንጻ አለ አዎ እሱ ጋር ገባ ስትይ አለ እሺ እ፣ contact person አንተ ነህ አ ሀብታሙ ሲሳይ?
አ አ በዚህ ስልክ ቁጥር አ
የስራ ቀን
እ፣ ሁሉም የስራ ቀን አገኛለሁ እሁድ ብቻ እሺ ከሰኞ እስከ ቅዳሜ ማለት ነው።
አ አ ከስንት ሰዓት እስከ ስንት ሰዓት?
ከሁለት ሰዓት እስከ ማታም ችግር ያመሻለሁ።
ከሁለት ሰዓት እስከ ስንት ሰዓት ልምላ?
ማታም አመሻለሁ ችግር እስከ ሁለት ሰዓት እስከ አስራ ሁለት ሰዓት እስከ አስራ ሁለት ሰዓት እ፣ እሺ እ፣ ንግድ ፍቃድ TIN number ወይም መታወቂያ በፎቶ ማግኘት እችላለሁ?
ልላክልሽ።
አዎ ቴሌግራም ላይ እ፣ አዎ።
የምንገኝበትን ቁጥር አሁን text አደርጋለሁኝ እሱ ላይ እሺ እሺ እሺ ሌላው ደግሞ አብረውን ከሚሰሩ ድርጅቶች ጋር ለ social media እና ለ broadcast ኦች በራሳችን ማስታወቂያ ባለሙያዎች ማስታወቂያ እንሰራለን እና እሺ እ፣ እሱን እናንተ ጋር መተን ብንሰራ ፈቃደኛ ናችሁ?
ችግር የለም እሺ ከመምጣታችን ከቀናት በፊት እንደውለን እናሳውቃቸዋለን። እናመሰግናለን።
ይቻላል። እሺ መልካም እሺ ይቻላል።